ሰማችሁ? እየደወልኩ ነው። አዎ አያነሳም። ምን? አዎ እንትን አልኳት እኮ ሰጥኳት። ሄሎ ሄሎ ጤና ይስጥልኝ።
አቤት።
ወደ ሰማንያ አንድ ሰማንያ ስምንት ደውለውልን ነበረ።
አዎ እሺ ምን ልርዳውት?
እ ምን ልርዳውት? ምን ፈልገው ነው መረጃ?
ጥሪ ማሳመሪያ
ይሄ ተሳስተዋል። ጥሪ ማሳመሪያ አይደለም። እሺ እ ተሳስተዋል፣ ተሳስተዋል።
እ